ጤና ይስጥልኝ። ሁሉ ስፖርት ነው ምን ልርዳዎ?
ኦንላይን ለመቁረጥ ፈልጌ ነበር።
እሺ
እንዴት ነው የምቆርጠው? App አለ የራሱ መተግበሪያ?
Chrome ላይ ይግቡና ሁሉ ስፖርት dot com ብለው website አችንን ይክፈቱ። ከዛ ጥግ ላይ ይመዝገቡ ወይም ደግሞ register የሚል አለ ይመዝገቡ።
Register አዎ
እየነካሁት እንትን አይልም። login ና register የሚል አለ ግን ምንም እንትን የለውም።
አይ ኔትወርክ ነው የሚሆነው። Refresh ያርጉትና register የሚለውን ተጭነው ይመዝገቡ።
እሺ